ሄሎ ጤና ይስጥልኝ።
አቤት አቶ እንድማገኝ አዎ ነኝ
እሺ፣ ካሪፌ ነበር የምደውልልዎት።
እ እ ካሪፌ ነበር የምደውልልዎት።
እሺ
እሺ፣ ጥሪ ማዕከላችን ላይ ያሉትን አስተያየት ለመቀበል ነገር ትንሽ ደቂቃ ይኖሩታል?
እ ኧረ አይኖረኝ
አጭር
እ አጭር እ ጥያቄዎችን ለመጠየቅ ነበር።
እሺ አጭር ምን ነበር ጥያቄዎችን ለመጠየቅ ነበር።
እሺ ምን ነበር?
እሺ፣ ከዚህ በፊት ሙሉ ያናገሩት ባለሙያ ብቃትና የመግባባት ችሎታ እንዴት ነበር?
እኔ እንጃ አሁን የሆነ ስራ እየሰራሁ ነው።
አስታውስ። ስራ ላይ ነው።
አዎ
እሺ፣ ደህና ያችን በኋላ መደወል እንችላለን ወይ?